Will
Will you Hi, sir.
augment?
none?
Hey, Leo, you have Strana?
Anyway, how do you call good for Hey, Leo, I'm fine, way.
አዎ ነኝ።
እሺ፣ አሁን አንተ አራት ወር ደረጃ እንዳይቀርብልኝ አጠገቤ ያለው ሁሉ
ኧረ የተለያየ ነው እንዳለ።
ሌላው የተለየ ከስተመር ነው ሁሉም።
እሺ፣ እንደ አጠገቤ ያለ ሰው አላነገረችኝም በደንብ ምናምን
ነገረችኝም አለኝ አላናገረችኝም። አቅርብልኝ፣ ላቅርብሽ ትዝታሽ አቅርብልኝ፣ አዎ አቅርብልኝ። ምንድነው ሰባ ዜሮ ስምንት?
ሄሎ
ሄሎ እናት አቤት እሺ እ ይቅርታ በሰማንያ ሶስት ዘጠኝ ሰባ ልጅ አስራ አራት order ኦች ይቆያሉ እንዴ?
አይ አይቆዩም ብዙ እየወጡ ነው አራቱም
ሁለት ሁለቱን ያዘሽ ይመስል ሰማንያ ሶስት አስራ ዘጠኝ ሰባ ሁለት እና ሰማንያ ሶስት ስልሳ ዘጠኝ ሰባ የሚል
ሰማንያ ሶስት ስልሳ ዘጠኝ ሰባ ሁለት የሚለው እና ሰማንያ ሶስት ስልሳ ዘጠኝ ሰባ የሚለው ዘጠኝ ሰባ ሰባ ሁለት
አዘሻል እስኪ ቆይ ቸክላልሽ እና ሁለቱን ነው ያወቁ እሺ አቅርቢልኝ ድራይቨር አቅርቢልኝ።
ምና
ሌላ ሌላው ዘጠኝ ሰባ- ሰባ ሁለት ነው ያልከኝ ስልሳ ዘጠኝ ስልሳ ሁለት ነው ያልከኝ። ሌላው ሌላው መጨረሻ
order number ኦቹን አንዴ ድጋሚ ንገረኝ። order number አሳስተሃል መሰለኝ ስትነግረኝ እሷ
ከለሽ ካርጌ ልንገርሽ
ስልሳ ዘጠኝ ሰባ እና ስልሳ ዘጠኝ ስልሳ ዘጠኝ እ፣ ስልሳ ዘጠኝ ሰባ ሰባ አምስት
ስልሳ ስልሳ አምስት
ስልሳ ዘጠኝ ሰባ እና ስልሳ ስልሳ አምስት
እሺ ሌሎቹስ order ኦች ሁለት order ነበር ነገርከኝ።
ቁራ አለ
እሺ አራት order ነገር ምናምን አራት order ነበር ነው አይደል የነገርከኝ? ሄሎ